Respondi. Pronto? አቤት hello አቤት አቤት ይሰማል አይሰማም?
ውጤት አለቀቀም። እንትኑ ልልክልሽ እሺ አንዴ cashier code ኡ ንገረኝ።
cashier code ኡ ዘጠና ስድስት እሺ
አስራ ሶስት እሺ ስልሳ ዘጠኝ እሺ አምስት
አምስት አዎ ሌላም አለ።
እሺ አንዴ ይሄኛውን ልልህና መጀመሪያ እሺ
ይሄኛው loss ነው። እሺ
እሺ ሰባት ጨዋታ ነው የወጣው። እሺ ሌላኛው ንገረኝ።
ሰማንያ ዘጠኝ እሺ
ሰላሳ አምስት ሰላሳ ስንት?
አምስት እሺ
ሀምሳ ሶስት እሺ ሶስት
ይሄኛውም loss ነው። አምስት ጨዋታ ነው የወደቀው።
እሺ ሰማንያ አምስት እሺ
ስልሳ
ሰማንያ አምስት ስልሳ ስልሳ
አንድ
አንድ
ሰማንያ ሶስት
እሺ
ሁለት
ሰማንያ ሰማንያ አምስት ስልሳ አንድ ሰማንያ ሶስት ሁለት ነው።
ሰማንያ ሶስት አዎ ሁለት ሁለት አዎ እሺ። ይሄም loss ነው። እሺ አምስት ስድስት ጨዋታ ስድስት ጨዋታ ነው loss የሆነው። እሺ ስለደወልክ እናመሰግናለን። መልካም ቀን።
እሺ ታውቂያለሽ